ሄሎ ሄሎ ጤና ይስጥልኝ።
አቤት እ የስጦታ ስልክ አይደለ?
የስጦታው ስልክ ነው። አሁን ግን በዚህ አይገኝም።
okay ስልኩን ሊሰጡኝ ይችላሉ?
በሰላም ነው።
እ ከዊ ፕላስ ቪዥን ነው የምንደውለው ድርጅታችን አለ። ከዊ ፕላስ ነው የምንደውለው የ transportation አገልግሎት ሰጪ ተቋም ነን እሺ እና ለስራ ነው። ሌላ ምንም የተለየ ነገር የለንም።
አሀ፣ ግን ሌላ የትራንስፖርት ድርጅት አይመዘገብም መኪናው።
እሺ መልካም